ጤና ይስጥልኝ ማሊባባ
ጤና ይስጥልኝ ከክፍለ ሀገር ነው።
ጤና ይስጥልኝ።
ማሊባባ ማሊባባ መኪና መጫ ማይከል አዎ አዎ አባት አ፣ ሰሞኑን ምርጥ መኪናዎች የገቡ አይቻለሁ። አሁን እሺ።
ራሱ በ- እንትን የምትልኩን መኪናዎች አይቻለሁ።
ም- እሺ እናመሰግናለን ምን ነጣዋል አ፣ እንትን በአባዱላ ሞዴል ሁለት ሺህ ስምንት ሁለት ሺህ ሰባት ያሳይሻቸዋል። ዋጋ እስከ እንዴት ነው የምንደራደረው? አ፣ አባዱላ ሁለት ሺህ ሰባት
አ፣ ሁለት ሺህ ሰባት እና ሁለት ሺህ ስምንት ናቸው። እንደዛ እሺ።
ናቸው። እንዴት ነው ምን ድርድር አላቸው በወጡት ዋጋዎች?
አዎ አባዱላ አሁን ላይ ያለን ሁለት ሺህ ሰባቱ አለን አ፣ ድርድር አለ።
ድርድር አለን አዎ
በቃ እሺ እንመጣለን። እኔ ያለው ክፍለ ሀገር አርባ ምንጭ ነው።
እሺ በቃ ሲመጡ ይደውሉልን አባት በቃ እሺ እናመሰግናለን። በጣም እኛም ስራችሁ ያረካል።
እናመሰግናለን አዎ፣ ስራችሁ ለምትከታተሉ ያረካል።
እናመሰግናለን እኛም
እሺ በቃ ጠንካራው ነው ታማኝ እሺ ነህ።
እሺ በቃ እሺ ይቀጥላል። እሺ እሺ እናመሰግናለን